Hello hello
ሰላም ጤና ይስጥልኝ Hello፣ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
መረጃ ለመጠየቅ ነበረ።
እሺ ይቻላል።
የእሺ የቀድሞ ጓደኛ ነኝ እና ግቢ ካምፓስ እያለ እሺ መቼ ይመለሳል? እሺ ወይ ቢሮ አካ- የት ነው?
እርግጠኛ ለም- አይደለም።
እ? አሁን ከሀገር ውጭ ነው አውቃለሁ።
wow እ፣ ወይ መቼ ይመለሳል? ቢሮ ቢሮ ነው የማገኘው ወይስ በሸዋንጌ በማናጀሩ በኩል ነው? እንዴት ነው? መረጃ ለመጠየቅ መቼ እንደሚመለስ እርግጠኛ ቀን አላወኩም። ምን ነበር ጉዳዩ? ይቅርታ
እ፣ አይ pers- personal ነው። ባንክ ነው የምሰራው እና ምን አሉኝ?
ባንክ ነው ባንክ ነው የምሰራው እና ዳሽን ባንክ አዎ፣ በዛ በ- በስራ ጉዳይ ነው። በዛ ነው እርግጠኛ አይደለሁም። ኮሜዲያኖች መቼ እንደሚመለስ ይቅርታ።
አይደል? ስለ okay አራት የት መቶ አካባቢ ሰባት ነው ቢሮ? እ?
ቦሌ ደንበል አበሩ ስልጣ አራት መቶ ሰባት
ኦኬ ቦሌ ደንበል አበሮስ ህንጻ ነው።
አራት መቶ ሰባት አዎ
ኦኬ አበሮስ ህንጻ አራት መቶ ሰባት እሺ አዎ።
በቃ እሺ። ሸ- ሸዋንጌም የለም አ እንት ነው ማለት ነው።
ሸዋንጌ አለ። በሸዋንጌ ኦኬ፣ ተመልሶ- አለ ማስተላለፍ ነገር
ኦኬ ሸዋንጌ አለ።
ሸዋንጌ ሀገር ውስጥ ነው ያለው።
ኦኬ እ፣ ማግኘት እችላለሁ ነው ወይ በ- በስልኩ ላገኘው? በቃ እሺ።
Okay፣ ከስራ ስልኩ አለ።
እ፣ እ፣ እ፣ አዎ ስልኩ 0910 አለኝ። በቃ እሺ።
በቃ እሺ።
አበሩስ ህንጻ ነው ያልሽኝ? አበሩስ building። እሺ መልካም ቀን። እሺ እሺ